ጥቅም ብለው ያነሳሉ። እችም ያው ይመጣል።
ሄሎ ሄሎ አቤት።
መልሼ ደወልኩኝ ከዋሽንግተን።
እሺ እሺ እ- ምናልባት ውጤቱ በአራት ሰዓት ውስጥ በ exact time ሊደርስ ይችላል ወይ ብለህ ነበር።
ሄሎ ሄሎ አቤት።
እ፣ ጠይቄ ነበረ እና እ እ፣ ዶክተሮቹ እ፣ አሁን ዛሬ ስላልገቡ exact በአራት ሰዓት ውስጥ ላይደርስ ይችላል አሉ። እርግጠኛ መሆን አንችልም እና okay።
አንብበው ሲልኩልን ስለሆነ አዎ እ፣ እንደዛ ቃል አንገባም አሉ።
በቃ ጥሩ። እሺ።
እሺ እሺ